ተነስቷል፣ ግን ስላስካል ሄሎ፣
ጤና ይስጥልኝ።
ሰላም ነው?
የት ነው? የትኛው መኖሪያ ቤት ነው? ማጂክ በርገር ነው ወይስ
አዎ፣
እንደሱ በሉ። አዎ፣ ማጂክ በርገር ነው ወይ? እኛም እንድንረዳ ማጂክ በርገር ፈልጋችሁ ነው ይባላል። እሺ፣ አንዴ ላረጋግጥ ፈልጌ ነው። ይሄ ስልክ ወጥቶልሻል?
አዎ፣ አዎ።
አሁን ቱና ፒዛ አዝዣለሁ። ቤት ልክ ሲደርስ በዚህ ስልክ ቁጥር ትደውያለሽ። እሺ፣ እኔ ወደ መስጊድ ስላረፈደብኝ እሺ፣ delivery ነው ከመስጊዱ በታች።
እሺ። ለዚህ ከሰላት በኋላ ነው የምት- የሚመጣልኝ?
አረ ለህፃናቶች ነው። እኔ ጾመኛ ነኝ። ምን ሆነሽ ነው حبيبتي?
እሺ፣ አፉ በለኝ።
እሺ አፉ ብያለሁ።